ጤና ይስጥልኝ አሪፍ ነኝ ማለት ሀኪም ልርዳዎት? ምን አሉ እንደምኛችን ድምፅዎ ትንሽ ራቅ ይላል እሺ ሁለት መቶ ብር ነው ያሉኝ እሺ ዛሬ ነበር የሞከሩት እሺ ለምሳሌ ሌብር የሚጠቀሙት አሁን በደወሉበት ቁጥር ነው እሺ የተመገበበትን ስንገሩኝ ማን አሉኝ ረጂል አብዱራህማን እሺ የሰጡን መረጃ መዝግበናል አሁን በምንሰጡት ስልክ ቁጥር ከጃምቦ ቤት ላይ ገብተው ከ transaction history ውስጥ screenshot አንስተው ይልኩናል ሁለት መቶ ብር ለማውጣት ሞክረው እንደነበር ያሳየውን ማለት ነው ከ transaction history ገብተው ከጃምቦ ቤት ላይ ሁለት መቶ ብር ለማውጣት እንደሞከሩ የሚያሳየውን ቀኑን ሰዓት ያለበት አለ እሱን ነው የሚልኩን በ screenshot በቴሌግራም ላይ ነው የሚልኩልን ቁጥር ልስጥዎት እሺ የያዙ ዜሮ ዘጠኝ ዘጠና ሁለት ላይ ያሉ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ ስድስት ይዘውታል ቁጥሩን መጨረሻው ሀምሳ አምስት እሺ ሲልኩ ስምና ስልክ ቁጥሮትን ያስቀምጡልን እሺ ሌላ ምረዳዎት ነገር አለ ስለደወሉ አመሰግናለን ቀጥሎ ከሚሰሙት በኋላ ስለ አገልግሎት ያሉትን አስተያየት ይቀምጡልን መልካም ምሽት